ሄሎ
ጤና ይስጥልን ቢጂአይ ኢትዮጵያ ነው የምንደውልሎት። አሁን ደውለው ተቋርጦ ነበረ።
አዎ ትንሽ እየተጨቃጨኩኝ ነበር፣ ይቅርታ። TIN number TIN number ኡን እየፈለኩ ነበር ወረቀት ላይ እና እንትኑ ከድራፍቱ ማሽን የሚለጠፈዋል አይደል?
እ TIN number ኡት ነው አዎ TIN number ኡ ጠፍቶኝ ነው እና ድራፍት ማሽን የሚለጠፍ ቦታ አለ አይደል? እዛ ላይ ደግሞ የለም።
እሱ ላይ ሳይሆን እ የቤቱ TIN number የለውትም።
እኔም እኮ የቤት ውስጥ ነበር ከድራፍት እንትን ላይ ለዚህ ይለጠፍ ነበር እና ቢራ ስንወርድም እንትን እንላለን። ወይ አንዴ የቤቱ ልንገርሽ፣ ማን ነው የሚባለው?
የእኔ ቅቅል ናቸው ገርጂ አካባቢ
መስመር ላይ ነው።
እ የእኔ ቅቅል ናቸው ምን ልትል እ ስንት ብር ሰጠው? ያወጣው ይቅርታ፣ ሄሎ ሄሎ ሄሎ